Hello?
Hello Hello?
ሰላም ሰላም። Mümkün.
Best Bet ነው አዎ
እንትን ብር እ፣ ከዚህ cashout ለማለት ብለን እሺ የእንትኑን የመጀመር ብለን ነበር cashout። ከዛ ሌላ ሌላ ቦታ ነበር የገባ ማለት ነው። ከዛ እሺ ቅድም ደው- ቅድም ደውዬ እንደገና እንደዛ አድርገው ብሎኝ በኮዱ አስመለስኩት።
እሺ አሁን እዛው ላይ ያለ ብሩ እዛው ያለ ግን እንዴት ነው ማድረግ የምችለው? አሁን
ምን ለማድረግ ፈልገህ ነው ማውጣ ወደ ቴሌብር ማስተላለፍ ፈልግ
እኮ withdraw ለማድረግ
እ ወደ ቴሌብር አዎ።
እሺ withdraw ለማድረግ ሳንቲም Chapa ወይም በ voucher ከሶስቱ መርጠህ እ ከሶስቱ ሳንቲም እ Chapa አለልህ ሳንቲም Chapa እነዛ እና ሶስት voucher መደዳ- አዎ እሺ።
voucher ከሆነ shop ላይ ሄደህ ነው የምታወጣው ወይ ደግሞ ወደ አዎ፣ ስልክህ ቦ- መጀመሪያ deposit voucher ማድረግ በሚለው ትችላለህ voucher ብለው ነው ማለት አዎ ነው ወደ እንደ- እሺ እምቢ አለን ነው። ከዛ በ voucher ብሎን የሆነ ቁጥር መጥቷል አንድ ሺህ ላይ ያለው ማለት ኮዱን ነው።
አዎ ኮድ አዎ፣ ይልክልሃል ከዛ አዎ፣ እንደዛ ሆኖ ከዛ እሺ እንደገና አልመጣም ወደ ቴሌ ብር ብለን ነው አይ እንደዛ ብላችሁ ነው ብሎን ደውዬ እንደገና voucher እንደዛ አድርግና አስመለዋል አስመለስኩት። አሁን እዛው ላይ አለ አዎ እዛ ላይ ካለ አሁን ደግሞ ሳንቲም ወይም Chapa Chapa የሚለውን ምረጥና ስ- ስንተኛ ሶ- Chapa የሚል ሶስተኛ አዎ Chapa C H A P A የሚል አለ እሺ እሱን መርጠህ withdraw አድርገው ይ- ወደ ቴሌብር ይገባላል።
አሁን አንድ ሺህ አራት ነው ያለው ሺህ አራት ነው እንደዛ እሱን መርጫ አሁን አዎ ማድረግ የብር ትችላለህ።
መ- አዎ አንድ ሶ- ሁለት ሰዓት ሊቆይብህ ይችላል በ Chapa አ- ካረግ።
አንድ ሁለት ሰዓት አዎ ካልገባልህ ደውልልኝ
በ- በ- እሺ ከ- አሁን ወዲያውኑ መጣት የሚቻለው ቤት እ እኮ ወደ ወዲያውኑ ቴሌብር ይገባላል።
አዎ ቆይቶ አዎ
ሁለት ሰዓት ከቆየ ማለት ነው። invalid ምናምን እንትን እንደ እንትን ይላል በቃ የሆነ ነው index ምን ይላል ወይ እንደ ደግሞ በስመ አብ ቴሌግራም ላይ ላክልኝ የሚልክንና screenshot አድርገህ ሊያው።
የሚለኝን አዎ ቴሌግራማችንን አያውቅም ታውቃለህ?
አላውቅም።
እሺ ልንገርህ እሺ ዜሮ ዘጠኝ ዜሮ ሶስት ዜሮ ዘጠኝ ዜሮ ዜሮ ሶስት ሶስት አርባ አራት አርባ አራት ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት አርባ ሰባት አዎ
አም- ልላከውና የሚለውን screenshot አድርገን ዝላኩ አዎ ላከው ፌቨር ብለህ ላክልኝ አየዋለሁ።
ኢቫን አዎ
እሺ እሺ